የተለኝ ስፖርት ነው እባክዎ ምን ልርዳው?
ሰላም ነው እናት?
እግዚአብሔር ይመስገን።
ቅድም ቴሌግራም ላይ ልኬልሽ ነበረ በዜሮ አራት ቤት ስልክ ማለት ነው በሰላሳ ስድስት ቤት ስልክ እሺ ቴሌግራም ላይ ልከዋት ምን ነበረ?
አዎ ልኬልሻለሁ። አካውንቴን block አድርገሽው ነበር።
ሲስተካከል እናሳውቆታለን። ቴሌግራም ላይ በትዕግስት ይጠብቁ።
እየጠበኩኝ ነው ከቅድም ጀምሮ እኮ አዎ አንዳንድ ጊዜ ጊዜ ሊፈጅ ስለሚችል በትዕግስት ይጠብቁ።
ሞተ መ- መቀመር አልቻልኩም።
ሲስተካከል እናሳውቆታለን ቴሌግራም ላይ
እሺ